ጤና ይስጥልኝ። በፊቱ
hello ጤና ይስጥልኝ።
እግዚአብሔር ይመስገን።
እንትን በ Donkey Tube በትርፍ ሰዓት ለመስራት ፈልጌ ነበር።
እሺ ይቻላል።
ምን አይነት ስራ ነው ያለው? ምን አይነት ስራ በ production ነው እ?
በ production ነው በካሜራማን ነው? ሌላስ?
አዎ፣ እ? ሌላስ?
በ sound በ light
አ በእንደዚህ በዚህ ዙሪያ ነው ያለው።
አዎ።
ከዚህ ውጭ የለም።
ሌላ ለብዙ የለንም።
እሺ፣ አመሰግናለሁ።
እሺ እናመሰግናለን።